ጤና ሰላም ጤና ይስጥልኝ።
አብሮ ይስጥልን። hello
ድምጽ hello ይሰማል ወይ? hello ይሰማ ይሰማ እሺ። ከ We ወይ?
Plus- ከ We Plus Solution ነበር ምደውልልሽ።
ከየት We Plus Solution
እሺ
ባለፈው application ኣችን ላይ ተመዝግባችሁ ነበር። hello ምን ምን መቼ
agent ኦች መጥተው አልመዘገቧችሁም። We Plus Solution ስልካችሁ ላይ
እኔ እንጃ፣ እኔ የማስታውሰው ነገር የለም።
True Kids Fashion ይላል።
እሺ
እ፣ ትክክል ነኝ?
እሱና
okay። agent ኦች መጥተው We Plus Solution application አስተዋውቃችሁ አልመዘገቧችሁም?
ይሆናል። አዎ፣ ያው ብዙ ስለሚመጡ
okay እሺ። እና እ፣ የተመዘገቡ account ኦችን active እያደረግን ስለሆነ
እ፣ ጥያቄ ለመጠየቅ ነበር። እችላለሁ?
ምንድን ነው
የድርጅታችሁን ትክክለኛ ስም ትነግሪኛለሽ?
ምኑን የድርጅታችሁን ትክክለኛ ስም፣ addre- አድራሻችሁን
እሱን እኮ መዝግበው ሂደዋል አይደል? የዛን ቀን እዚህ system ላይ በደንብ ልባስ- አስተካክዬ ልሞላላችሁ ነበር።
እኔ እንጃ ያልሽኝ ስላልገባኝ ወይ ደግሞ እንደገና አይቼ ደውል ይቻላል።
እሺ፣ አመሰግናለሁ። መልካም ቀን።